ከሌለው ሰላም ተቤተሰለም ይቅርታ መልሼ ደወልኩለት።
እሺ
አሁንም ጠይቄሎት ነበር የ product እጥረት እንዳለ ነው ያስረዱኝ እና ብሮትን refund እናርግሎት ይቅርታ።
አሀ የነጭ ሽንኩርቱ አዎ soft ኡ እሷ
ሶስት አሉት እ soft ኡ አዎ soft ኡም እኮ ብይሻለሁ። እሱማ እንደውም አስራ አምስት ቀን አልፎታል የሶስቱ እ
ቆይ እስኪ አንዴ check እሱም እጥረት ነው twins ነው ያዘዝነው
አይ እሱ እንኳን ይኖራል። ስለዚህ soft ኡ ይምጣሉት ካለ እ soft ኡ ይምጣሉት ነገር አዎ ካለ twins ራሳችን ያዘዝነው ሌላ አይነት ነው እዛ ጋ ያለው twins እ፣ display ላይ የለም።
እሺ twins ካለ አስገባሎታለሁ። ነገር አዎ ካለ ካለ ይምጣልን እንትኑ ነጭ ሽንኩርቱ እንግዲህ እንጠብቃ ነጭ ሽንኩርቱን ብሮትን መልስሎት ይቅርታ እንዳይቆይበት
እ እንደሌለ ስላሳወቁም ብሮትን እንላክሎት።
እኮ ማለት በጣም ይቆያል።
አዎ እንደሚቆይ ነው ያስረዱን።
እሺ መልሽልን በቃ።
የነጭ ሽንኩርቱን refund፣ soft ኡ ግን ለነገ እንዲመጣሎት አ እናደርግ።
እሺ የት አካባቢ ይምጣሎት? location እዛው ትራኮን ትራኮን አ ትራኮን building ቸርችል ትራኮን
እ ትራኮን ቸርችል አካባቢ ነው።
አዎ ቸርች ላይ ላይ እሺ ይመጣሎታል። መልካም እሺ እሺ